ሄሎ ሰላም ጤና ይስጥልኝ። ቤት ቤት ገላና ነኝ ዋኮም ልርዶ
ಸಿಸ್ಟರ್ ಇಂಡೇನು ಸಲಾಮ್ ಬಿರು ದಸ್ ಬೆದ್ ಒಡ ಅಕೌಂಟ್ ಇಲ್ಲ ಕುನ್ನ እስካሁን አልገባ ምን አካውንቲ ወደ ጌም ደግሞ ወጣ እሺ፣ ያ ቤት ቤት አካውንት የደወልክበት ነው አባት?
አይ ይነግራል ዜሮ ዘጠኝ እሺ፣
ዜሮ ስድስት እሺ፣
ሰላሳ አንድ ሰላሳ አንድ እሺ፣ ሰላሳ ሶስት ሰላሳ እሺ፣
ሰላሳ አንድ ሰላሳ ሶስት ሰላሳ መጨረሻ እሺ፣ እሺ አባቴ እሺ፣ ጠብቀኝ መስመር ላይ ሰ- ሰበ- ሰባት መቶ ሀምሳ
ጠብቅ መስመር ላይ አንዴ አባቴ እሺ እሺ፣ እነግርሃለሁ። እሺ፣ እሺ sister
የመቼ ነበር አባ? የመቼ ነበር?
ጥዋት ዛሬ
ዛሬ ነው አዎ
ሰባት መቶ ሀምሳ አዎ
እሺ፣ ሰባት መቶ ሀምሳ ብር ዊዝድሮ መስል ሰዓት ነበር ያረካው አባቴ ይቅርታ።
እኔ- አሁን አሁን አሁን ነው አይደለ? አዎ፣ እ።
ሰባት ተኩል አሁ- አሁን ነው እና ትንሽ ጠብቅ እሺ አባቴ እሺ ይገባልሃል። ትንሽ ጠብቅ። የቻፓ approval ትንሽ ጊዜ ስለሚፈልግ ነው።
እ?
አንድ ሰዓት እስከ ሁለት ሰዓት የቻፓ approve ለማድረግ እ፣ transaction ኑ አ- ከአንድ እስከ ሁለት ሰዓት ሊፈጅ ስለሚችል ትንሽ ጠብቅ እሺ።
እሺ እሺ አባት ካልገባልህ መልሰህ ደውልልን፣ ችግር የለውም እናስተናግዳለን።
እሺ እሺ sister እሺ፣ thanks ስለደወልክ እናመሰግናለን። እሺ መልካም እሺ።
ቀን።
እሺ thanks